ሄሎ ሄሎ፣
ይቅርታ ደሳለኝ መልሼ የደወልኩ ችግር የለም።
ወይራውስ ላይ የገቡ ቲሸርቶች እየተጣሩ ነበር እና እ፣ ያዘዙት ሳይዝ የለም ይቅርታ እና ብሩ refund እንዲደረግሎት ነበረ።
ኦኬ ፈንድ ግን ወደ ቴሌብር ነው የምፈልገው። ቺፕ ላይ አልፈልግም።
በቴሌ ብር ነው የሚላክሎት።
ያ እንደዛ ከሆነ በቃ
እሺ የኔ ችግር የለም። ሌሎቹ እንግዲህ ወይ ኮሚኒኬት አጓዘ
አጠቃላይ የሁሉም ብር ሰው ነው የሚገባው።
ኦኬ፣ ሁሉም ብር አዎ ሁሉም ብር የአራቱ ቲሸርቶች እርሶ ላይ ነው የሚላክሎት።
በቃ ይቻላል።
ሶሪ፣ መልካም ምሽትሽ።